ጤና ይስጥልኝ ነው ባንክ የምትረዳው?
ሁሉ ስፖርት አዎ ልክ ኖት።
አይ ቴሌብር ትራንስፈር ምናምን ለማድረግ ነበር፣ አይሰራም። ቴሌብር ምንድን ነው?
አዎ አዲስ ትንሽ ለውጣል?
ቴክኒካል ችግር አጋጥሞን ነው።
እህ እየተስተካከለ ነው፣ በትዕግስት ይጠብቁ።
ነው።
አዎ።
እሺ። ሰከንድ ደግሞ ዲፖዝ ምናምን ይልና አማውንት አለው ብር እንትን ላይ ግን መመደብ አይችልም። አዘር መመደብ አይችልም እንደው የሚሉት
አይ amount የለውም ነው የሚለኝ፣ ግን deposit ስምንት ብር አለ screenshot አድርገው በቴሌግራም ይላኩ።
እ?
የሚሉትን በዚሁ- screenshot ያርጉና በቴሌግራም ይላኩልን።
እሺ። በዚሁ ነው ቴሌግራማችን።
ቁጥር የያዙ
እ?
ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ እሺ